ጤና ይስጥልኝ። ሄሎ ቤዛ ኩላ ኢሜል ባኮት መኔት የጉዞ መረጃ ልስጦት።
አውርስልን ስለ ስለ ፖላር ኤምባሲ ኢንተርቪው ልጠይቅ ነበር።
ምናዊ ደንበኛችን ስለ ፖላንድ ኤምባሲ ኢንተርቪው መረጃ ካለሽ እንድትነግሪኝ ነበር።
ኦኬ፣ እሺ ለኢንተርቪው ተጠርቶ ነው?
አዎ፣ ወርክ ፐርሚት ሞልቼ እሺ፣ ለኢንተርቪው ምን አይነት ዝግጅት ነው ማድረግ ያለብኝ?
ኦኬ። ሰርቲፊኬት ይዘዋል? አ? የሚያስፈልጎትን ዶክመንት ይዘዋል?
አዎ ሁሉም ነገር ይዘዋል?
አዎ እ፣ ከባንክ statement አጽፈዋል? transa- ከንግድ transaction ኑ